ሰላም አልፋፋ
እንደምን አልሽ? ሰማኝ ጤና
ድምፅሽ ይቆራረጣል። እባክሽን የሰፋ የመኪና የመኪና ጎማ እንትን ፈልጌ ነበር።
ምን ቁጥራቸውን አ
እሺ ጠብቁኝ አውጣለሁ። ሰፋና ልጆቹ ነው አይደል?
አ related ሌላም የሚወጣ ነገር ካለሽ ክልክ እንደነሱ አይት እንትን እንትን ካለሽ ትነግሪኛለሽ።
ምንድን ነው ያልከው? ምንድን ነው? አይ ምን ፈልገህ ነው? እ? ምንድን ነው የምትቀይረው?